ሄሎ ጤና ይስጥልኝ።
ሰላም
ዲቦራ እባላለሁ ከቤት ቤት ነው የምደውልልህ።
ተለጠፍኩ No አይ ችግር የለውም። ኧረ ይኸውልህ ልክ ፎቶ zoom in zoom out ምናምን እያደረግን እንደምናየው አለ አይደለ?
አዎ እንደዛ ነው የምታደርገው። ሁለት ጣትህን ተጠቀምና ወደ ውስጥ አሁን zoom ለማድረግ አቅርበን ለማየት ስንፈልግ ጣታችንን አስቀምጠን ወደ ውጪ ነው አይደለም የምናደርገው አዎ zoom የምናደርገው። ይሄኛው ግን አሁን ከፍቶልሃል። ስለዚህ ሁለት ጣትህን ተጠቀምና ወደ ውስጥ ነው የምታደርገው። ወደ ውስጥ እዛው desktop mode ላይ እንዳለ ነው ወይ?
እንዳለ አዎ፣ desktop mode ላይ እንዳለ ወደ እኮ እሱ ወደ ውስጥ ሰበስቦ እምቢ አለኝ እኮ።
ለምን ሰበስባል?
እኔ- እ እንዴት ነው የሚልክ ሲ- ስትሰበስበው? ምንም አይንቀሳቀስም?
ወደ ወደ ላይ ይወጣል ግን ወደ ታች አይሆንም። desktop ላይ mode ሲሆን
እሺ ወደ ላይ ያቀርብልኛል፣ ወደ ውስጥ ግን zoom አያጠብልኝም።
in አያደርገው መጨረሻ ላይ ደርሰው እንዳይሆን አልመጣልህም አይደለ? እኔ የላኩልህ አይነት picture
እኮ ምን የሚለው ነው እሱ?
እቺ load ticket insert ID ምናምን መጀመሪያ ላይ አክብቤ የላኩልህ። አሁን እኔ ስልኬ ላይ ከፍቼው ነው እያወራሁህ ያለሁት እና እ?
ልክ ስልኬ ላይ ከፍቼዋለሁ እያወራሁህ ማለት ነው እና zoom in ሳደርገው ይገባል ወደ ውስጥ
እኮ አይ mu- ሙሉ በሙሉ ጠቧል ይመስለኛል፣ ግን option ኑን ያጣሁት
እም፣ ምልክት ብታደርግልኝ እንደቀደሙ እንዳረግ
ሙሉ ለሙሉ ጠቧል። ከዛ አዎ።
በኋላ መጨረሻ ላይ እሷን እዚች ላይ አስገብተህ መቁረጥ ትችላለህ ብዬ ላኩልህ የለም ኮዱን promo የምትለው የምታስገባበት promo ነው ቦታ።
መጨረሻ ላይ ያለው።
አዎ በሱ በታች ያ- በጥቁር ያከበብኩበት የለም እሱ ፎቶ የ promo ላይ ቦታ እሱ picture ላይ እሱ picture ላይ መጀመሪያ እም።
የላኩልህ picture ማለት ነው። እሱን አዎ።
ስትከፍተው በጥቁር ያከበብኩበት አለ አይደለም load አዎ።
ቲኬት የምትለዋ አዎ።
እሱ አልመጣልህም።
እኮ እሷ ምን ውስጥ ነው ያለችው ነው እሷን ያላገኘ እሷ ልክ ስታጠባት በጥግ በኩል በስተቀኝ በኩል ጥግ ላይ ምን ትመጣለች ራሷ ምንም ምን የምትል ሳትከፍት ነች? ምን የምትል ነች?
እ ልክ በ promo ባለው ትክክል ወደ ታች ላይ load ticket የምትል
እሺ፣ ልክ zoom out ስታደርገው ምንም ሳትከፍት ጥግ ላይ ነው ያለችው።
እሺ፣ እስቲ ሞክረውና ጻፍልኝ እዛ ላይ እሺ።